ሄሎ ሰላም ጤና ይስጥልኝ ቤስት ቤት
ፌስቲቭ ደህናት ሰላም ናችሁ? ሰላምን በፊት ብር ወላ ወላ ቴሌ ብር መዞር እንዲህ አልሽ እ እ እ
ብር ከቤት ቤት ወደ ቴሌ ብር እሺ መወጣት እንዲህ አለሽ።
እሺ መቼ ነው?
ትናንትና ነው አስረኛ ወር አንድ
አሀ እሺ
ስለዚህ ወደ ወደ ጌም እንዲህ አልሽ።
እኛ አንድ ነው በፈረንጅ ነው በትላንት ማለት ነው።
እሷ ትናንት አዎ
እሺ እም፣ ቆጠል ነገር ልኝ
በሳንቲም
በቁጥር ቁጥር አካውንት ነበር ቁጥሩ ሳንቲም ልጅ ነው ያ እንትን ያልከው ያወጣኸው እ በሳንቲም ነው ያወጣኸው። በምንድን ነው withdraw ያደረግከው?
ቴሌ ብር ወደ ቴሌ ብር
ወደ ቴሌ ብር እኮ በምንድን ነው
withdraw
እ እ
withdraw ወደ ከ game ውስጥ ወደ እኮ ቴሌ ግን ብር withdraw ያደረግከው ነው። በምንድን እ?
ነው ያወጣኸው? ሳንቲም ነው ምን አልሽ?
በቻፓ? በሳንቲም ነው በቻፓ ያወጣኸው?
በብር በሳንቲም
በሳንቲማ?
አዎ አዎ እሺ፣ እንትን ስላለ ነው። እሺ ስለ የተ ሄሎ
አሎ
ሄሎ አሎ